Hello ጤና ይስጥልን ምክር ቤት ራዲዮት ነኝ።
እሺ ወደ account ኤ withdraw ብዬ እስካሁን አልገባልኝም።
እሺ ስልክህን ንገረኝ።
ዜሮ ዜሮ ሰባት ዜሮ ዘጠኝ ዜሮ ሰባት ስልሳ አራት ስልሳ አራት ሰላሳ ስድስት ሀምሳ ስምንት ሰላሳ ስድስት ሀምሳ ስምንት
ስንት ብር ነው አባ?
አንድ ሺህ
አሁን ነው እ፣ ጠዋት ነበር ያልኩት እና ይገባልሃል ብሎ የነበረ እ፣ አልገባም።
እሺ text አልደረሰኝም።
ገብቶልሃል? እሺ
ገብቷል?
አዎ እሺ፣ አመሰግናለሁ መልካም እማዬ።
እሺ እሺ አባ።
እሺ